የእኔ ስለሆነ ስፖርት በኮም ልርዳት?
አይ እየረዳሽኝ አይደለችም። hello
አቤት
እየተራራደን አይደለም።
ምን የፈለጉ ይኸውና እንትን በስንት ዓመታችን አሁን በልተን እኮ ምንትን አደርጋችን ብያለኝ እኮ ነው። ምንድን ምንድን ነው እምቢ ያሉት?
ነው withdraw deposit ለማድረግ
deposit ለማድረግ አዎ
ምንድን ነው እምቢ ያሉት ታዲያ?
access ነው እንትኑ ከ ከውስጡም ወደዛ ልኬልሽ ነበር እኮ የሆነ እንትን እንትን ቶሎ መልስ አይሰጥም እንዴ?
ቴሌግራም ላይ ማነው ስምዎት?
አሮን ብዬ ስልክ ቁጥሬን ልኬልሽ ነበር። እስካሁን ግን እንትን አላለችኝ።
የቴሌግራም ስምዎትን ይንገሩኝ ደንበኛችን። ሌላ ነገር አሮን አሮን- እ?
አሮን
አሮንማ
አሮን አስራ ሰባት አስራ ሰባት ነው የሚለው አይሮን ሀይስላሴ
አሮን አስራ ሰባት አስራ ሰባት የሚል የለም እዚህ ጋር አይሮን ሀይስላሴ የቴሌ- የቴሌግራም ነው እ አይሮን ሀይስላሴ H slash SE H
አዎ H slash SE
H slash F E
አዎ SE
S E ነው F E S SE በዚህ ስልክ አግኝቼዋለሁ።
እኮ መፍትሄ ኑሯ
ልከንሎታል። ይጠብቁ፣ መልስ ይጠብቁ። መልስ ነው እኛ ከማ
ከሚያስተካክለው አካል
እኮ ያስተካክሉና እኛ እኮ እንትን እያደረግን ስንት ዓመታችን እኮ ነው።
አስልከንሎታል። ጠዋት አይደል የደወሉት አዎ እኮ?
ሲስተካከል መልሼ እደውላለሁ።
አይ መልሰው አይደውሉ፣ እዛው ላይ እናሳውቆታለን።
መቼ ዛሬ ነው ቴሌግራም ላይ ይጠብቁ፣ እስከ ነገም ሊቆይ ይችላል።
እ፣ withdraw ስናደርግ ግን በአምስት ሰከንድ ነው አንድ ሰከንድ